それはコンシスティブな利益利益ですね。その利益はおうおうおう。Finalmente, então, de novo. Hello?
ሄሎ ሄሎ ጤና ይስጥልን።
አቤት አቶ ያለን አቶ ምስጋናው
ነኝ ማንበስ አ ከፕሪስቶኖምስ ነበረ የደወልኩልዎት።
እሺ አ፣ በቀደም ስለ share አውርተን ነበረ ቢሮ በቃሉ እንደው
አዎ እኔ አልተመቸኝና እመጣለሁ ሰሞኑ ደውዬላቸው እመጣለሁ ተከታ ጋር okay፣ ምንም ችግር የለም። በስራ ተወጥሮ ነው።
አዎ እ፣ ምናልባት የኔን ሰራተኛ ልላክሎት እርስዎ ወዳሉበት አዲስ አበባ ውስጥ ከሆኑ
ቢሮ ቢመጣ ይሻላል
ያው እርስዎ በስራ ተወጥሮ ስለሚውሉ ያው አንዳንዴ እንደዚህ በስራ ተ- busy ለሚሆኑ ሰዎች የእኛ ሰራተኞች እንልካለና ምናልባት እሱ እርስዎም እንደዛ ከሆኑ ብዬ ነው።
አ፣ ከሚለፉ እኔ የሚያስማማ ወይም የምንስማማ ነገር ካለ አይቼ
አዎ ማየት ይችላሉ።
ከተረዳ በኋላ የምንናገር ካለ አ፣ አሁን እዛ የሚመጡ ሰራተኞች እዚህ ቢሮ መጥተው እርስዎ የሚጠይቁትን ጥያቄ የሚያናጋ የሚያነጋግሩትን ሁሉን ጥያቄ የሚመልሱ የሚያስረዱ ሰራተኞች ናቸው። እርስዎ ጋር የሚመጡት።
እመጣለሁ እኔ እዛ አካባቢ ስለሆንኩ እመጣለሁ
መልካም እሺ። መቼ በዚህ ሳምንት ይመቾታል? ምናልባት እ፣ እንግዲህ ዛሬ ሐሙስ ነው፣ አርብ፣ ቅዳሜ በዚህ ሳምንት ይመቻል?
እስኪ ከዚህ ሁለቱ ቀኑን እመጣለሁ ወይ ነገ ቅዳሜ ወይ ነገ አ፣ እሺ ችግር የለም እንግዲህ ወይ ነገ ወይ ቅዳሜ እኔም ደውዬ check አድርጎታለሁ።
እሺ እሺ እሺ መልካም ቀን፣ አመሰግናለሁ።
እሺ ችግር የለም